ሰላም ጤና ይስጥልኝ ድር ገበያ ሄሎ
ሄሎ
አቤት
ድር ገበያ ነው አይደለም እንዴ?
አዎ ድር ገበያ ነው እ፣ እ፣ ጥያቄው እንዴት ነው የሚቀርበው?
እ ጥያቄው እንዴት ነው የሚቀርበው?
የምን ጥያቄ ምንድን ነው የፈለግከው ድር ገበያ
እኮ ም- እቃ እንዲመጣልህ ፈልገህ ነው ወይስ ምንድን ነው አልገባኝም ይቅርታ
አይደለም እዛ ላይ ተበስ ተበት አልፎ ነበር እሺ እና በየትኛው እንደሆነ ግራ ገብቶኝ ነው።
አይ ይኸውልህ ምን መሰለህ ጥያቄ ተጠይቆ ለጥያቄው ምላሽ ለመስጠት ፈልገህ ነው አይደለም ታዲያ ምን- ለመሸለም ነው እንጂ ለመሸለም
ለመሸለም ለመወዳደር አ ለመወዳደር በቃ ስልሳ ሁለት ሀምሳ አንድ ላይ መልስ ምላሽ ነው ብለህ የምታስበውን ትክ-
አዎ